hello ሰላም ጤና ይስጥልኝ።
ሰላም ነሽ?
እግዚአብሔር ይመስገን። ሊንክስ እኔ የምልሽ የጀሞ እንትን ልጠይቅ ብዬ ነበር።
የጀሞ ምን?
ጀሞ ይሄ አፓርታማ okay፣ ከዚህ በፊት ደውለው ነበረ?
አልደወልኩም።
okay፣ እሺ አ- አለ ጀሞ አለን።
አሀ አንቺ ታስተናግዱኛለሽ ወይስ ስልክ ትሸጥኛለሽ?
እ፣ ወደ ቢሮ ብቅ ማለት አይችሉም?
እነ ሀይላ- ሀይላይቱ ትነግሪኝ፣ ሀይላይቱ አትነግሪኝም? እኔ ደንበኛችሁ ነው፣ ሱቁን ገዝቻለሁ ከእናንተ።
ኦኬ፣ ወይ ደግሞ ሳይቱ ላይ እ፣ ሰው ልልክሎት እችላለሁ። እዛው ሳይቱ ላይ የሚያወራውት
እህም፣ እሺ ሀይላይቱ አትነግሪኝም? እንትኑ እሺ።
ፕራይሱ ያስ ግምት እ፣ በካሬ ከስልሳ ሰባት ሺህ ስምንት መቶ ሀምሳ ጀምሮ አለ።
አ- አ በካሬ ያለ ፊኒሽንግ ስልሳ ሰባት ስልሳ ሰባት ሺህ እሺ። ባለ ሁለት መኝታ ስንት ካሬ ነው እና ስንተኛ ፎቅ አለ?
ሀምሳ ሁለት ስልሳ ስልሳ ስድስት ሰባ ሁለት ሰማንያ ሁለት እና ሰማንያ አራት አለ
ባለ ሁለት ከስልሳ እስከ ሰማንያ አራት ማለት ነው።
ከሀምሳ ሁለት እስከ ሰማንያ አራት ማለት ነው።
ከሀምሳ ሁለት እስከ ሰማንያ አራት አዎ
እሺ ዝቅ እ፣ ከሀምሳ ሁለት ከ- እሺ thank you እሺ እሺ ወ- እንትኑስ እ፣ ምን ልልሽ ነበር ከስንተኛ ፎቅ ነው ያለው ከስንት እስከ እ፣ ስንት እሱን እሱን detail የሚያስረዳውት ሰው ልላክሎት እዛው site ኡ የመጨረሻ እሷ ብቻ ንገሪኝ እኔ ስለማላቅ ነው ቀጠሮ ነው ማስይዘው ለዛ ነው እሺ እሺ እሺ ልደውል መልሽ ሂሳቧን check ላድርጋት እና እሺ እሺ